ወራሻት ነው። ዶክመንት በአሁን ከፍች ምናምን ዶክመንት ከፈትሽ ዶክመንት እያየሽ ነው። ከዛ በአጋጣሚ ግን ከፈትሽ ማለት ነው። ጋር እንሂድ ሂድና ሁሉም
Thank you.